ጤና ይስጥልኝ።
ሌላው ጤና ይስጥልኝ።
ቡንቾ ኮፊ ነው?
አዎ አዎ።
እሺ ደንባለው ከ ArifPay ነበር የምደውልሎት።
እሺ እሺ በአሪፍ POS machine ምንም አይነት transaction እያየን አይደለም ሰሞኑን እና የአሪፍ ደግሞ ትርፉ በ transaction customer ኦች transaction ባደረጉ ቁጥር ነው በ transaction ሲዩ ነው እና transact የማታደርጉበት ከሆነ በሰሞኑን አይተን transaction ኣችን ለመሰብሰብ እንገደዳለን። POS machine ኡን እሱ ለማሳወቅ ነበር ነበር የደወልነው። እሺ ያጋጠመው ችግር አለ ከ POS ኡ ጋር በተያያዘ?
አይ ችግር የለውም። አሁን ምንም ችግር የለውም።
አዎ
እሺ ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። እሺ እናመሰግናለን። መልካም ቀን።
እሺ።